እንደ ጅረ ይዞ ይነጋል። ሳናቀው ነገር ታሪክ ይሆናል። ማን ያልተባለ ነበረ ዘላለም የኖረ ዛሬን አትጣል ነገን ብለህ ሁሉም አሁን ነው ያንተ ጊዜ እንደ ተጻፈ ራሱ ያውቃል ዛሬ እንጂ ነገ የት ይሄዳል? ነገ የት ይሄዳል? ጀግና ቢባል በዝች ዓለም የጊዜ እንጂ የሰው የለም። ትላንትን የቀረበት ሰው ነገንም ለሰማይ ስጥው። መደሰት ማፍቀር መኖር ዛሬ ነው። ላከበረው ሰው ሁሌም ልደቱ ነው። ሁሉም በጊዜው ውብ አድርጎታልና የዛሬን ፀሐይ ነጋት ሞቅምና ጊዜ እንደ ጅረት ይዞ ይነጉዳል። ሳናቀው ነገር ታሪክ ይሆናል። ማን ያልተባለ እንዲህ ነበረ ዘላለም የኖረ ዛሬን አትጣል ነገን ብለህ ሁሉም አሁን ነው ያንተ ጊዜ ታምን እንደሆን ለራሱ ያውቃል ዛሬ እንጂ ነገ የት ይሄዳል?
እውር ነው አሞራው ማን ነው ያበላው ማን ነው ያበላው ማን ነው ያበላው አይ እውነት እውነት አይ እውር ነው አሞራው ማን ነው ያበላው ማን ነው ያበላው ማን ነው ያበላው አይ እውነት እውነት አይ